ጠብቂ ሰማዩ እንደጠራ ከዚያ ጋር ኮሲ ቀን እመጣለሁ ካደግኩበት ጠብቂኝ ሰማዩ እንደጠራ ከዚያ ጋር ኮሲ ቀን እመጣለሁ ካደግኩበት ስፍራ ሰው አገር ሆኜ ሸጌዋ አለው አለው ብልሽ ሸጌዋ የቸር አከራረም ሸጌዋ ያለም እንዳይመስልሽ ሸጌዋ አልሰራበት ጎጆ ሸጌዋ ቤቴን አልቀልሰው ሸጌዋ እርስቱም አፈሩም ሸጌዋ መሰረቱም የሰው ሸጌዋ ሁሉ እኮ ደርቦ ሸጌዋ ቀረና መኮፈስ ሸጌዋ እንጎዳጎድ ጀመር ሸጌዋ አብስዬ ለመጥበስ መሄዴ መሄዴ መሄዴ ገት የለው መንገዴ መሄዴ መሄዴ መሄዴ ገድ የለው መንገዴ ጠብቂ ሰማዩ እንደጠራ ከዚያ ጋር ኮሲቀድ እመጣለሁ ካደግኩበት ጠብቂኝ ሰማዩ እንደጠራ ከዚያ ጋር ማልጄ እመጣለሁ ከትውልዴ ስፍራ ከዚያኛው ከተማ ሸጌዋ ከደራው ከሞቀው ሸጌዋ የኛው አገር ቤት ነው ሸጌዋ ላይን የሚናፍቀው ሸጌዋ የባቄላው አሹቅ ሸጌዋ ጨጨብሳና ስልጆው ሸጌዋ እንደ አማረኝ ይቅር ሸጌዋ ይቀመጥ በጎጆው ሸጌዋ የብር እንደው ክትፎ ሸጌዋ መች ወዴን አራሰው ሸጌዋ ያው ደረቅ ፉርኖ ነው ሸጌዋ ጥርሴን የጨረሰው ሸጌዋ መሄዴ መሄዴ መሄዴ ገድ የለው መንገዴ መሄዴ መሄዴ መሄዴ ገድ የለው መንገዴ ጠብቂኝ ሰማዩ እንደጠራ ከዚያ ጋር ወሲቀን እመጣለሁ ካደግኩበት ጠብቂኝ ሰማዩ እንደጠራ ከዚያ ጋር ማልጄ እመጣለሁ ከትውልዴ ስፍራ ሰው አገር ሆኜ ሸጌዋ አለው አለው ብልሽ አከራረም ሸጌዋ ያለም እንዳይመስልሽ ሸጌዋ አልሰራበት ጎጆ ሸጌዋ ቤቴን አልቀልሰው ሸጌዋ እርስቱም አፈሩም ሸጌዋ መሰረቱም የሰው ሸጌዋ ብልኮ ደርቦ ሸጌዋ ቀረና መኮፈስ ሸጌዋ እንጎዳጎድ ጀመር ሸጌዋ አብስዬ ለመጥረስ መሄዴ መሄዴ መሄዴ ገድ የለው መንገዴ መሄዴ መሄዴ መሄዴ ገድ የለው መንገዴ ሁልኮ ደርቦ ቀረና መኮፈት ዋ የሰው አገር እንጎዳጎድ ጀመር አብስዬም ለመቅመስ